ሄይ ሊዮ አሽከርሽ ነበርኩኝ ላንቺ ጠባቂ አልመጣም ያልኩሽ ቀን የምትጨነቂ ፀሐይና ብርዱ ምንም አይበግረኝ አንቺ ጋር ለመድረስ መንገድ የሚርቀኝ ያደርጋል እያሉ ሁሉን እውር ፍቅር እንደኔ የታወረ ማን ባገሩ ነበር ሳልሰስት ስሰጥሽ እምነትና ክብር እንደዚህ ከሆነ ያሰብኩትም ይቅር ሄይ ሄይ ሄያ በሚያስቀው ቀልዴ እንዳልፈነደቀች የደስታ ጊዜያትን ሁሉን ረስታለች ብሞትም አልሄድም ፍጹም እንዳላለች አሁን ቃሏን ሰብራ ጥላኝ ግን ሄዳለች በሚያስቀው ቀልዴ እንዳልፈነደቀች የደስታ ጊዜያትን ሁሉን ረስታለች ብሞትም አልሄድም ፍጹም እንዳላለች አሁን ቃሏን ሰብራ ጥላኝ ግን ሄዳለች በታወረ ፍቅር ልብ እየተረታ አንቺን ለመክሰስ ግን አልሄድም ስሞታ ሸንጎ ያስፈልገኝ አስታራቂ ምኔ ማንነትሽ ታየኝ ሲበራልኝ እኔ ፍቅር መዝንሽ በሌላ ሰው ሚዛን ራሴን ነው እንጂ አልሆንም እነሱን ቃላት አላባክንም እንድትመለሺ ሁሌም እመኛለሁ ከሩቅ ባላይሺ ትመጣለች ሌላ ተራዋን ጠብቃ ሴቶች ስለሄዱ ህይወት አያበቃ ባንቺ ፍቅር ታሪክ ተምሬ ስነቃ ሀሳብ የማይጠፋ ብዕርም ይጽፋል ግን አትዋሽ ልቤ ጻፍላት እውነቱን እንደምናፍቅር ስታስብ ለልጁን አልቆረጠልኝም እውነታው ይሄ ነው እንድትመለሺ ሁሌ የምጸልየው ፍቅሬ ያገርሻል ሲጠሩት ያንቺ ስም ለመደባበቅ ነው እንደማትናፍቅኝ የምጽፈው ግጥም ትመጪ ብዬ ብጠብቅሽ ልብሽ ጨክኖ በዛው ቀረሺ ምንድነው እንዲህ ያስጨከነሺ ምን አለ ባቀው እኔን ያስረሳሺ ቃል አልነጠፈች ፍቅርን ጥላ ስትቀይረኝ እኔም በሌላ መቻቁትና የውስጤንማ ፈገግ ላለው ልቤ የደማ አሽከርሽ ነበርኩኝ ላንቺ ጠባቂ አልመጣም ያልኩሽ ቀን የምትጨነቂ ፀሐይና ብርዱ ምንም አይበግረኝ አንቺ ጋር ለመድረስ መንገድ የሚርቀኝ ያደርጋል እያሉ ሁሉን እውር ፍቅር እንደኔ ታወረ ማን ባገሩ ነበር ሳልሰስት ስሰጥሽ እምነትና ክብር እንደዚህ ከሆነ ያሰብኩትም ይቅር በሚያስቀው ቀልዴ እንዳልፈነደቀች የደስታ ጊዜያትን ሁሉን ረስታለች ብሞትም አልሄድም ፍጹም እንዳላለች አሁን ቃሏን ሰብራ ጥላኝ ግን ሄዳለች በሚያስቀው ቀልዴ እንዳልፈነደቀች የደስታ ጊዜያትን ሁሉን ረስታለች ብሞትም አልሄድም ፍጹም እንዳላለች አሁን ቃሏን ሰብራ ጥላኝ ግን ሄዳለች ጥላኝ ሄዳለች